በምህረት በይቅርታ ያሰባሰበን ጌታ ፍቅር ነው ለዘላለም እንደ አምላካችን የለም።
በምህረት በይቅርታ ያሰባሰበን ጌታ ፍቅር ነው ለዘላለም እንደ አምላካችን የለም።
በምህረት በይቅርታ ያሰባሰበን ጌታ ፍቅር ነው ለዘላለም እንደ አምላካችን የለም።
በምህረት በይቅርታ ያሰባሰበን ጌታ ፍቅር ነው ለዘላለም እንደ አምላካችን የለም።
የጠላትን ክንድ ሰብሮ ባሕር ከፍሎ አሻግሮ ምድረ ርስትን ሰጥቶናል፣ በማይረግ አቁሞናል። ሰይጣን አንገቱን ደፋ፣ ርስታችንም ሰፋ፣ አስገባን ክንፎ ስር ሰበሰበን በፍቅርህ በምህረት በይቅርታ ያሰባሰበን ጌታ ፍቅር ነው ለዘላለም እንደ አምላካችን የለም። በምህረት በይቅርታ ያሰባሰበን ጌታ ፍቅር ነው ለዘላለም እንደ አምላካችን የለም።
ሰርክ አዲስ ነው አዋቂ ማለዳ ተናፋቂ ነጋ ጠባ ስለኛ የማይደክም የማይተኛ ስንወድቅ እያነሳ በደልን እየረሳ አባት ሆኖናል በግልጥ ሳይከፋ ሳይለወጥ
በምህረት በይቅርታ ያሰባሰበን ጌታ ፍቅር ነው ለዘላለም እንደ አምላካችን የለም። በምህረት በይቅርታ ያሰባሰበን ጌታ ፍቅር ነው ለዘላለም እንደ አምላካችን የለም።
የሲና ንዳድ ግለት ከቶ አልሰጠንም ለሞት ዝለትና ቸነፈር አላስቀረንም በዱር መዓልቱን በደመና ሌሊት በብርሃን ፋና ወደ እቅፉ ሳበን እየመገበን መና
ምህረት በይቅርታ ያሰባሰበን ጌታ ፍቅር ነው ለዘላለም እንደ አምላካችን የለም። በምህረት በይቅርታ ያሰባሰበን ጌታ ፍቅር ነው ለዘላለም እንደ አምላካችን የለም።
ከሰፈር አውጥቶናል፣ ድንኳኑን ተክሎልናል። በመንፈስ እንሰግዳለን፣ ለስሙ እንገዛለን። ለሞት እንዳንተኛ አይናችንን አበራ። ይኸው ተሰብስበናል ወደ ሕይወት ተራራ
ምህረት በይቅርታ ያሰባሰበን ጌታ ፍቅር ነው ለዘላለም እንደ አምላካችን የለም። በምህረት በይቅርታ ያሰባሰበን ጌታ ፍቅር ነው ለዘላለም እንደ አምላካችን የለም።
ትምህርትህ እንደ ሰማይ ጠል በዛች፣ ምስጋናህም የምድርን ዳርቻዎች ሁሉ ከደነ። ጌታ ሆይ ሁሉም ባንተ ላንተ ካንተ ሆነ፣ ለዘለዓለሙ አሜን።